ጣለ። መጣሁ በ- በዚህኛው መጣሁብህ።
እሺ
ሄቪ እንትኑ ስካነር የጂዲቲ ስካነር ትልቁ ስካነር ማለት ዲኤምኤስ የሚሰራበት ነበረው።
እሺ እሺ ለሁሉም ክፍለ ከተማ ሲሰራጭ ሁለ ስቶር የቀረ የለም እንዴ? ባለፈው
ማለት ስቶሪ ቀረስኩ ስንት አለ?
አራት አለ አራት አራቱም ኖርማል አራት የሚሰሩት አለ አዎ ሁለቱ ደግሞ ማለት ነው እ
ሁለት እኮ በውሰት መሬት አስተዳደር እያካሄዱ ነበር አንተ ደውለን እናስታውሳለን
አልመጣም እንዴ? እስካሁን
አዎ ስንት አመት
እንዴ? አራት
አዎ አራተኛና ነገ ነገ ግን አልችል ኦዲተር ጋር ገብቷል ሰነዱ ወይ ደግሞ በአካል ሄደን ቢሆን ይችላል።
አልተመለሰ እንዴ?
እ?
አልተመለሰ ንገረኝ።
አልተመለሰም እንዴ
በቃ ለበረከት ነግሯለሁ እንዴ? እስካሁን ድረስ ስንት ዓመት አዎ አራት ሰው ካለ በቃ ወይ ሊጠፋም ይችላል በዚህ ማለት
ሊጠፋም ይችላል
እሺ። ስለዚህ አራት አሉ። ሁለቱን እ፣ የካ ነው የሰራው። የካ ዝም ብሎ ነው ለመሬት
የከምሬታ ባለፈው እ፣ ኦሮሚያ
አዎ።
ሰንፈት ነው ወስዶ የምንነበረው አዎ
እነሱን ማለት ነው መልሰው እነዛ የወሰዱት
በቃ አሁን እንትን አራዳ ፈልገው ነውና
አራዳዎች እኮ ራሱ ተመልሶ እሱ ተመልሶ ብሄር ነው አራዳ ክፍለ ከተማ ነው አዎ ሁለት ይደገማቸው ተብሎ እንትን ቶሎ ልጨርስ ብላ ጠየቀች።
ለእኛ
አዎ ለእኛ መስሪያ ቤት ነው።
በቃ አንድ ትፈቅድላቸዋለን
አዎ እንትን ብለ- እንትን ተፈቅዶላቸዋል ያው ማለት አይመሮ ይሰሩ ብሎኛል።
እ፣
ስለዚህ ኃላፊ ነው እንትን የምትለው እኔ ያለ እሱን አልመራም።
አረ እነሱ ናቸው የሚመሩት አዎ አይ ልንገራቸውና ያለው ሁኔታ አሁን በረከትን ስላላወቀ አይምሮ ነው ዝም ብሎ ይስ- ይውሰዱ ንገራቸው ብሎኝ እንደዚህ ዝም ብሎ በቃል መሆን የለበትም። ደዳቤት እንጣላ ይዛት እንጣላ እንትን በረከት ታስመራ ይመራ ይመራ ከዛ ደግሞ እንትኖች ንብረት አስተዳደር ይዘው ይምጡ
እና በሞዴል ነው።
አዎ።
ይህ ሞዴል ግን እያጨቃጨቀ ነው። አንተ እንዴት ነው ግን እንደ በእንትን ቢሆን ይኸውልህ ተ- ሞዴል ተመላሽ ይሆናል። እንዴ? አሁንም እኮ ለሚኮራ እንደዚህ እያለ ነው አልመልስም እያለ ነው
የምን ተመላሽ
እንዴ ይመለሳል እኮ ንብረቱ የኛ ነው መጨረሻ
እሱን አሁን እኛ ምንድን ነው የምናደርገው መሰለህ እ አባቴ እኔ አዲስ እቃ ሰጥቼ አሮጌ እቃ በውሰት አልቀበልም። እንደዚህ አይነት ነገር ማለት ነው። በሰነድ ይወስዳል፣ በሰነድ ይመልሳል።
ቆይ አንዴ ስልክ ያገለገለ ብሎ ይመልሳል።
ስልክ እየተደወለ ነው አትዝጋው እሺ ሄሎ ወይዬ ኧረ ሰላም ነው ቆይ እያወራሁ ነው በእናትህ አ ለካንተ እየሄድኩ ነው ለማንኛውም
ዘጋና ትደውላለህ።
አይ ሌላ ላይ ነበርኩ ያለው ዛሬ ወደ አራት ኪሎ ዋዳለች ይጣል ይኸው ጎንበስ ብያለሁ
ኧረ ቀና በል
አይ ፒያሳ ነበርኩኝና በዚሁ ቀጥ አድርገኝ ሆነ? እይ፣ ሰላም ነኝ። እሺ ደህና ነው ግን አልተያዘም ምናምን